Hello አብርሽ ወይ እ
እንዴት ነሽ?
አለሁልህ። ደህና ነህ?
ደህና ነኝ።
አለን ቀረጻውን ልክ አይደለ? ዛሬ ስትቀር ነው የደወልኩልህ።
አዎ፣ ትላንት እኮ አስተካክለናል። ለየርስ ደውዬላት እ ለጄሪ ደውልና ለ next week አድርገናል።
ለ next week ልክ next week ቅዳሜ ታመመች እና
ማን
እንግዳዬ ታማ ህመማመማትና እ፣ ትላንት እ፣ ጠዋት ነግረኝ አስተካከል ነው ለ next week ገፍተነው ነው።
Okay ነው እንዴ? አይ እሺ፣ system ላይ ስላጣሁት ነው። እሺ አይ ነግሬያታለሁ እና ገፍተው ነው ወደ Okay።
next week
next week በዚሁ ቀን ነው በዚሁ ሰዓት ልክ በዚህ ሰዓት next week ማለት ነው። አንድ ሳምንት ስጠኝ ስላለችኝ እ፣ ለ- ለዛ ገፍቼው
ኦኬ እሺ አብርሽ፣ እሺ
እሺ እሺ እሺ ስል